ጤና ይስጥልኝ ጭብጭብ ሄሎ ሄሎ ሄሎ ሄሎ ሰላም እ ሰላም ነው? ጤና ይስጥልኝ።
እግዚአብሔር ይመስገን።
ችፕችፕ ነዋ።
አዎ ችፕችፕ ነው። ልክ ነው።
እ እኔ ለሶስተኛ ጊዜ ደወልኩኝ። ተነጋ እንትን ነበር ትናንትና አምስት ሊትር ዳርጎ እሺ ልክ order ሁለታችን እንደጨረሰ አ፣ ሶስተኛዋ ልክ ልትገባ ስትል አወጣችሁት ከ system ላይ ማለት ነው።
okay
ከዛ ደውለን check ስናደርግ አይ ቆይ system ነው ከተወሰነ ሰዓት በኋላ ሞክሯሉን ሞከርን። ከአስራ አንድ ሰዓት በኋላ ደግሞ ደግመን ስንደውል አይ ጠዋት እስከ ጠዋት ጠብቁ አሉን።
okay ይኸው ጠዋት ድረስ እንጠበቀን። እዛ system ላይም አልመጣም እቃውም የለም። ወይ ብሩን refund እንድታደርጉልን በቃ እ፣ ብሩን ሪፈንድ እናደርጋለን። ፌል ሲያደርግ እ፣ አሁን ፌል ያደርጋል። ትናንትና ክሬት ባደረገችበት ሰዓት ነው ፌል የሚያደርገው።
እሺ ሲያደርግ እ፣ ወደ የአካውንታችሁ ይላካል። አሁን በ- ይህን ሰዓት አካባቢ ነው ትላንትና ቤት ያደረግ ነው እኔ እንጃ ስንት ሰዓት ነው ክሬት ያደርጋችሁት? ሄሎ ሌላ ሌላ ወይ አቤት ስንት ሰዓት ነበር ክሬት አይ ያደርጋችሁት?
ይህን ሰዓት አካባቢ ወደ ስድስት ሰዓት በቃ እ፣ የዛን ሰዓት አሁን ልክ ክሬት ባደረጋችሁ ሀያ አራት ሰዓት ውስጥ ጠብቆ ፌል እ፣ ስለሚያደርግ fail ሲያደርግ እኛ system ውስጥ ይገባና እኛ ደግሞ እንልካለን ማለት ነው። እዛው ስልኮት ላይ check ማድረግ ይችላሉ status ኡን። አዎ እሺ አዎ ከዛ ቴሌብር ትጠቀማላችሁ አይደል? በዚህ በ- አዎ በቴሌብር ነው። ቴሌ ሰራተኞች ነን እዛ ሊቴ ገብረ በ- ማርያም ች- ችግር በየቀኑ አንድ የለውም።
የምናዘው እኛ እኮ ዋና የ- ደንበኞቻችሁ ነን።
አዎ አንዳንድ ሰው ቴሌብር እም?
አይጠቀምም። ለዛ ነው check ላድርግ ብዬ ነው።
ወይ ሌላ እንዳናዝ ይዞብን ቁጭ አለ እኮ።
okay አዎ በጣም ይቅርታ። እሺ እኛው refund እናደርግና ድጋሚ ከባ ያዛሉ።
እሺ እሺ። እና ግን የለም እሺ አይደል store ም store አዎ አዎ የላቸውም አዎ የለም።
አዎ እዛ application ኑ ላይ ከመጣ አለ ማለት ነው። ከሌለ ግን አይ አልቋል የለም ማለት ነው።
አፕሊኬሽኑ ላይ የለም።
አዎ ወዲያው እኮ ስላለቀ ነው ነው። በጣም ያወጣችሁት።
ይቅርታ።
ልክ እኛን ደግሞ ልጅቷን ቶሎ ግቢ በእናትሽ order እንትን እንዳይልብን እንዳይዘጋብን ሌላ ሰው እንዳይገባብን እያልናት እንዲህ ሌላ አዎ ማናውቀው ሰው ከገባ እንቸገራለን ለመውሰድ ልክ ነው። አዎ ለዛኛው እንትን staff እዛው አጠገብ ላጠገብ ያለነው ነው ተመራርጠን እንዲመቸን ልክ ነው።
ለመውሰድም አዎ በጣም ይቅርታ። እኛም ያው ወዲያው እቃው እንቢ
እቃው ጎሎ ስንላት customer ቀን በዛች እናግዛለን ቅጽበት ብለን ነው።
እንዲገርም ሀያ ደቂቃ ራሱ ልዩነት ሳይፈጠር ማለት ነው ወዲያው አልዘጋባትም።
okay አዎ በጣም ይቅርታ።
በቃ እንጠብቅና እሺ እንግዲህ ብሩ እሺ፣ እሺ thank you አስልክሎታለሁ። እሺ አመሰግናለሁ።
መልካም ቀን። እሺ እሺ ለሁላችንም ቻው። እሺ